hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ተሰማ translation service ነው።
አዎ አዎ።
እሺ አሮን እባላለሁ። የምደውለው ከቢ- ከ We Plus Technology Solution ነበረ።
እሺ እኛ መተግበሪያ ወይም application ነበር develop ያደረግነው። እሱ ላይ አዎ።
ድርጅቱን በማስመዝገብ በነፃ ማስተዋወቅ ትችላላችሁ።
okay ከእናንተ okay የሚጠበቀው application ኑን በማውረድ ከ Play Store ወይም ከ App Store ላይ የእናንተን service እና አድራሻችሁን በማስገባት ማስተዋወቅ ነው።
okay okay።
ምንም አይነት እ, ክፍያ የለውም።
እህ እህ ስለዚህ application ኑን link ኩን መላክ እችላለሁ።
okay። እሺ normal ላክልኝ text ነው ላይ ልላክልህ?
ይቻላል እሺ፣ ይቻላል።
እሺ፣ አመሰግናለሁ። እሺ፣ መልካም ቀን።